ሄሎ አቤት ሰላም ጤና ይስጥልን ቴሌቪዥን
እግዚአብሔር ይመስገን ደህና ነኝ።
አለን ምን ልርዳዎት የሆነ ትኬት ምናምን እያለ ነበረ ምስ- በሚስለኝ ተሳስቼ ነው ያስገባሁት ትኬት ላይ እ እ የቴ- የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል እርስዎ በሚገባሉት ትኬት game ኦችን መጫወት እድሎትን መሞከር
ሁለት ሁለት ብር ነው የምትወሰዳት አልገባኝም።
አዎ daily አዎ
እንዴት ነው የሚያወሩት?
ደው- daily ከሆነ የተመዘገቡት ሁለት ብር ይቆርጣል ሳምንታዊ ከሆነ ደግሞ አስር ብር ቆርጦ ትኬት ይገባሉታል እርስዎ በሚገባሉት ትኬት እድሎትን መሞከር game ኦችን ይጫወቱ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና
ስንት ስንት
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ሶስት ቁጥር ላይ ለመጫወት የሚል አለ ጥያቄና መልስ እድሎትን ይሞክሩ የሚል አለ መርጠው መጫወት አይ ስራ አልፈለኩም ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለሎት እሺ ዘጠኝ ሰማንያ አምስት አዎ እሺማ እሺ ምንም አይደል አመሰግናለሁ።
ምንም አይደል እሺ